ሄሎ ሄሎ ሰላም ነው? ኧረ ሄሎ እ አይሰማም አዎ ይታገታል። አዎ አይ አሁን ቅድም ደውዬ ነበር እና ያልኩ ደውዬ ነበረ
ተመዝግበው ነበር ናሽብ ነው ታዲያ
አሁን ተመዝግቤ ነበር እና ለመጨመር ነበር አንድ
ይመጣሉ ቡታና ግሎት መልካም እሺ ክፍያው ተዛጉ አካል ከአሁን ሰዓት ጀምሮ እ እ ይሳቅ በቀለ አሁን ተመዝግቤ ነበር ነው ከአምስት ደቂቃ በፊት እና ሁለት አንደኛ ለመ- ሌላ ለመጨመር ነው።
በወጣቶችና ስፖርት ኮሚሽን አዳራሽ መክፈል ይችላሉ
አይ የ- ምን- የተማሪ የተወሰነ ጀምረው አስራ አንድ ሰዓት ጀምሮ ቡታና ግሎት አለ
ሄሎ አቤት ለስንት ሰው ነው አሁን ቦታ የሚጨምሩት?
አንድ ሰው ብቻ ከኔ ጋር ማለት ሁለት ሆነ ማለት ነው። አንድ ላይ እሺ ጥሩ። ትኬቱን ከአሁን ጀምሮ ኦንላይን ማድረግ ይችላሉ። መልካም ቀን።
ሄሎ
በቴሌ ብር መብራት ይችላሉ